ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው።
Hello
ሁሉ ስፖርት ነው እባክዎ የምንወደው።
ከ system ኣችሁ ወደ ቴሌ ብር transfer አድርጌ ነበር ነው እሺ
ቴሌግራም ላይ ሁሉን ልክ የላችሁ ነበር ምናምን transfer ብሎ ግን አልገባልኝ ምናምን።
ቴሌግራም ላይ ከላኩ መልስ እናሳውቆታለን። እዛ ላይ በትዕግስት ይጠብቁ።
ስንት ቀን ነው የፈጀው? almost አምስት ቀን ምናምን ነው።
ስልኮት ስንት ስንት ነው? ቴሌግራም የሚጠቀምበት
አስራ አንድ ሰማንያ ሃምሳ አንድ አስራ ሰባት አሁን በደወሉበት ነው።
አዎ